Hello
አቤት ጤና ይስጥልን። Donkey Tube ነው።
እሺ አብሮ ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን።
የ YouTube የ YouTube ትምህርት ለመመዝገብ ፈልጌ እሺ አራተኛ ዙር የ YouTube ስልጠና የመጨረሻውን እየሰጠን ነው። ስሞትን ማን ልበል
ተክሌ ተክሌማን
የኋላ እሸት
ስልኮት ይነግሩኛል።
ዜሮ ዘጠኝ ዜሮ ስድስት እሺ ስልሳ እሺ ሰማንያ ሰባት እሺ።
ሰባ አንድ
ከየት አካባቢ ነበር የደወሉልን?
ጎሮ አካባቢ ነኝ። አዲስ አበባ ጎሮ
ጎሮ። ማስታወቂያው ምን ላይ ነበር ያዩት?
አሁን ኮሜዲያን እሸቱ ኦያያ መልቲ ሚዲያ ላይ ቀርቦ ነበር በዚህ ሰዓት። እዛ ላይ ነው የሰማሁት እንጂ ከዚህ በፊት አልሰማሁም ነበር።
ኦያያ መልቲ ሚዲያ ላይ አ፣ ብስራት ብስራት ኤፍኤም
እ፣ okay። እሺ እሺ።
እዛ አሁን በዚህ ሰዓት።
okay። እሺ እሺ።
እሺ
ይቅርታ መረጃ እየሞላሁ ስለሆነ ነው።
እሺ።
በአካል ነው ኦንላይን ለመማር ያሰቡት?
አ፣ በአካል
እሺ። ኮርሱ የሶስት ወር ኮርስ ነው።
አ፣
ለወር ከአስራ አምስት ቀን ያህል በሳምንት ሶስት ቀን ሀያት በሚገኘው ተስፉ ሞላ አዳራሽ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል class ይኖረናል።
አ፣ አስራ አምስት ቀኑን ደግሞ assignment የምንሰራበት ይሆናል። አንድ ወሩን ደግሞ መጨረሻ final ቪዲዮ ሰርተን የምንመረቅ ይሆናል። ለዚህም የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
Okay።
እሺ
እሺ
ልመዝግቦት ወይስ
አንድ credit hour ሰባት መቶ ሀምሳ
አጠቃላይ የምንሰጠው credit hour ሀያ ነው። አስራ አምስት ሺህ ማለት ነው።
አስራ አምስት ሺህ
ያው መቼ ሊመዘገቡ አስበዋል? እሱ እስከ የካቲት ሀያ አምስት የሚመዘገቡ ከሆነ አስር ሺህ ነው discount ኡ።
የካቲት ሀያ አምስት ሰኞ አዎ ሰኞ እስከ Okay ስድስት ሰዓት ድረስ አስር ሺህ መክፈል ይችላሉ።
Okay okay በቃ እደውላለሁ። እሺ ይቻላል።
ላስመዘግብ።
ደውሉልን በማንኛውም ሰዓት፣ እኛም እናመሰግናለን።
እሺ አመሰግናለሁ።
እሺ፣ መልካም ቀን።
እሺ ለሁላችሁ